የነስተልን ዋሽንግተን ሕክምና ማዕከል ሰላም እናት፣ ሰላም።
ከምግባረ ሰናይ ተደውሎ ነበር። አሁን emergency አምቡላንስ እንዲመጣ ተብሎ እሺ፣
ስልክ እያነሱ አይደለም ያኛው ስልክ እና እስኪ check ታደርጊልን አንዴ።
አሁን እኮ አናግሬያታለሁኝ በዛ ስልክ ደውላ፣ እኛ ስልክ አስተላልፈናል። እኛ አምቡላንስ አ
እና አናግሯቸዋል። ሰው አይደለ እንመጣለን ብሎ እንመጣለን ብሎ ነበር ቅድም፣ ግን በጣም ቆዩ እኮ almost አርባ ደቂቃ ሀምሳ ደቂቃ ሆኗል። እና emergency ስለነበር ላስቸግርሽ እስኪ በእናትሽ
እሺ፣ እንደውልላቸዋለን። አሁንም እሺ፣ በድጋሚ እሺ እሺ